Hello ሰላም ጤና ይስጥልኝ።
አብሮ ይስጥልን። በማህበራችሁ ታዳሚ ለመሆን ፈልጌ ነበር።
ምን ላይ ለመታደም ነው የፈለጉት?
በኮሚቴ
አሁን እንደዚህ አይነት ምዝገባ ላይ አይደለንም። ስንጀምር ማስታወቂያ እንሰራለን።
ትሰራላችሁ አይደል?
አዎ፣
እሺ፣ አመሰግናለሁ። ምን አካባቢ ትጀምራላችሁ? Hello
ማስታወቂያ እንሰራለን። ዩቲዩባችን ላይ እናሳውቃለን።
ነው። እሺ፣ በቃ እሺ።